Hello?
Hello, janaab Birenal .
Can I spelling the streets?
ಇದು ಬೆಸ್ಟ್ ಬಿಸ್ ነው ወይ Ah, ah.
እስቲ ፓስወርድ ፓስወርድ ወጥቶብኝ ነበር። እስቲ ፓስወርድ ላኩልኝ።
ፓስወርድ መጀመሪያ ምን ታደርጋለህ መሰለህ?
እ፣ ከጠፋብህ እ፣ ፎርጋት ፓስወርድ ትለዋለህ እዛው ላይ ከስራለች ብዬዋለሁ።
እኮ ትንሽ ቆይተህ ሞክረው ወይ ኮኔክሽን Password- ምናምን ሊያስቸግር ይችላል። ሜሴ እንትኑ ኮዱን ለመላክ
forward Yes, ብያለሁ።
yes, አሁን yes.
ቁጥር አስገብቻለሁ። send ብያለሁ። እ፣ አልገባልኝም አለኝ።
እኮ message ኡ አልገባም አይደል?
አዎ፣
ትንሽ ቆይተህ ሞክረው እንደገና።
ቁጥሩ ቀይራችሁ እንደ ያኛው no no ቀይረን አይደለም እኛ መቀየር አንችልም።
አይደለም። ቁጥሩ ቁጥሩ የምደወል ቁጥሩ ይሄ አልነበረም ድሮ።
አይ አልቀየርንም፣ ምንም አንቀየርም እኛ እዚህ ያለን ፍቃድ ምንም ነገር እንትን ማለት አንችልም።
ያ አይደለም። እኔም ሲንረዳ
አልቀየርንም ወንድሜ
ይሄ የምደወልልህ ቁጥር ነው የምልህ ሰማንያ ስምንት ሰው አራት አልቀየርንም። አልቀ- okay ወደዚህ ወደዚህኛው አዎ፣ ያ- ቀይረን አዎ አዎ።
ወደዚህኛው ቀይረናል። እሱን ቀይረናል። አዎ፣ ያኛው ያኛው- አስራ አንድ ምናምን ነበር።
እሱን አዎ ልናቆመው መስራት አቁመናል።
አዎ።
እሺ
ታዲያ እንዴት እናድርገው አሁን?
ትንሽ ቆይተህ check አድርገው እንደገና ይሰራል። አንዳንዶቹ ትንሽ ቆይተው ሲሞክሩ ይለክ- ይልክላቸዋል message። ለዛ ነው እኔ እኮ ከገጠር እየደወልኩ ከገጠር እየደወልኩልኝ ነው። ገጠር ገጠር ታውቃለህ፣ ገጠር አዎ፣ connection እኮ ያስቸግራል ያልኩት ለዛ ነው። message ይዘገይብሃል። እዛ connection የሚያስቸግር ከሆነ እንደዛ ነው። ቶሎ የጠየቅክበት ሰዓት ላይ አይልክልህም።
ጅጅጋ ጅጅጋ ነው ያለሁት። ማለቴ ገጠር ከአዲስ አበባ ገጠር ነች ጅጅጋ።
አዎ ገብቶኛል፣ ገብቶኛል።
አዎ።
እንደዛ አድርግ ትንሽ ቆይተህ እሺ።